ሄሎ
ሄሎ ሰላም ነው?
ጤና ይስጥልን ቤተሰቤት
ጄሪ ትኖሪ?
ጄሪ አዎ ምን ነበር
እንታንተ የሆነ እንትን ነበር የፖስ ሲስልኝ ተናግርልኝ እ ማን ልበል ሀብታም ሀብታም ከጭሮ
እሺ ቆይ ትንሽ ጠብቀኝ
ይሰራል። አሁን ዝጊው።
ሄሎ
ሄሎ ዘጋሽ አንቺ አንቺ መዝጋት አለብሽ። ሄሎ
ሄሎ እሺ፣ ሰላም ነው?
ሰላም ነው? እንዴት ነህ?
ሄሎ ወይ ወይ አባ ድምፅ አይሰማም። እሺ ወይ አባ ሰላም ነው?
አለን። እሺ፣ ሰላም ነው። ምን ልታዘዝ?
እ፣ ሀብታሙ ነኝ ከጭሮ ነኝ። እ፣
እሺ እ፣ ትናንት ፖስተር እንትን ብያት ነበር ለጄሪ ነግሬያት ነበር እሺ፣ ፖስተሩ እና ተ- እንትን አሰራ?
ለቴሌግራም ላይ አሻርጌዋለሁ።
በጣም አሪፍ። እሺ እ፣ ምን ሆነ ቢመሰለ እዚህ print ሲያደርጉ ፕሪንተር ቤት እሺ አ- አሳስቶ ውጭ የሚለጠፈውን sticker እ፣ አላወጡልኝም። ሌላ ነው ያወጡልኝ። ግን የተላከልኝን እ፣ የተለጠፈውን banner ኡን ሰርቶ ተለጥፏል።
Okay። እሱን በቃ እስከ ሰዓት አሰራ አስተካክለ።
እኛ ጋር access ኡ የለም እኮ አሁን እንደዛ ለማድረግ አሁን እኛ ጋር ሰፊ ከተማ ቢሆን ማድረግ ይቻላል። ግን እ፣ እንደዛ አልተችለም። በዛ ነው አሁን ቅርብ ላይ ስላሉን ይኸውና ባነሩን ሰርቶ የተለጠፈው ልክ ይላለው የተዘለሽልኝ ስቲከር እ፣ ላይ ሀብታሙ ነው ላጥቼዋለሁ። አ አ ቴሌግራም ላይ ታሻርጌዋለሁ። ገባና ነው በጣም ጭሩ አየሁት። እሺ
ይሄ ውጭ የሚለጠፈው ስቲከር አ፣ ፕሪንት አላደረገልኝም። ተሳስቶ ሌላ ነው ያደረገልኝ ነው
ኦኬ። እስኪ ለማንኛውም እሺ አለቃችን እናዋረዋለን።
እሺ በቃ ልንገርህ። የሚቀረው ያኛው አንደኛው ነው አይደለ?
አዎ ግን ዛሬ ነው ጨርሱ የተባለው አይደለ?
አዎ ግን የኔ ገና አዲስ ነው እኮ ቤቱ ራሱ አዲስ ነው።
አዎ ገብቶኛል። ግን ያው ሁሉም ዛሬ ጨርስ ነበር የተባለው። እሺ በቃ እኔ ያው እሺ እናዋለን።
የሚቀረው አንደኛው sticker ብቻ ነው ያኛው ማለት ነው ውጪ የሚደርሰው ማለት ነው።
አዎ አዎ እሱ ነው የሚቀረው። የኛውን አሰርቼ ጨርሻለሁ። banner ኡንም ተሰጥቷል፣ ተለ- ተሰቅሏል። ሌላው በቃ እሺ peace እሺ።
የሚቀረው ያኛው ስላልወጣ ነው። ያው ይቅርታ በጣም ፕሪንተር ፌት ስላሰሩልኝ ነው ለዛ ነው።
አ እስኪ ለማንኛውም የሚቀረውንም ምናምን አጠ- አጠቃላይ ለመጨረስ ሞክር ዛሬ።
አይ ነገር ያለው እንግዲህ print ከተደረገልኝ ከደረሰ ደረሰ። ያው እኛ ጋር access ኡ ስለሌለ ነው ለዛ አ፣ ነው።
ጭሮ የለም እንዴ? ጭሮ እንትን ነው አሰበ ተፈሪ አሰበ ተፈሪ እንደዛ print የሚያደርግ የለም የለም፣ አታገኝም። ብዙ ድሬዳዋ ዛሬ ቅርብ አይደል?
ድሬዳዋ ሁለት መቶ ምናምን ኪሎ ነው አይደርስም። ያው ዞሮ ዞሮ ለአንድ ቀን አይደርስም። አሁን ለነገ ወይ ለተነገ ወዲያ ነው የሚደርስልህ። ስናዝ እንደዛ የምናዘው በቃ እሺ ለ- እሺ ለዛ እሺ ነው።
እናሳየዋለሁ። እሺ እሺ በቃ እሺ።
እሺ።